የፍቅርን ጽዋ የቀመስ ነው እንደምን ዘንግቶት ረስቶት ነው ገሸሽ አርጎኝ ገሸሽ እያለው አይዞሽን ያለው እያለኝ ፈገግታ እያሳየኝ እኔ እሱን እሱም እኔን የፍቅርን ጽዋ ተቃምሰን የኔና እሱ ልዩ ፍቅር ነበረ እኮ ሚስጥር ፍቅርን የቀመሰው ይፍረደኝ የወደደ ሰው ፍቅርን የቀመሰው ይፍረደኝ የወደደ ሰው እሱን እሱን ስትልቤ በፍቅር ተንገብቤ በርቼሃለሁ በፍቅር ሌላ ልሻምቅ አንተ በቀር ወረት ይዞ ተሸሽ ማለቱ አዝኛለሁ ባድራጎቱ ከኔ ሌላ መመኘቱ ኮርቶ ይሆን በውበቱ እኔ እሱን እሱም እኔን የፍቅር ጽዋ ተቃምሰን የኔና እሱ ልዩ ፍቅር ነበረው እኮ ሚስጥር ፍቅርን የቀመሰው ይፍረደኝ የወደደ ሰው ፍቅርን የቀመሰው ይፍረደኝ የወደደ ሰው ከአንቺ ወዲያ ፍቅር ያለ ገሸሽ አርጎኝ ገሸሽ ያለ ይፍረደኝ የወደደ ሰው የፍቅርን ጽዋ የቀመሰ እንደምን ዘንግቶት ረስቶት ነው ገሸሽ አርጎኝ ገሸሽ ያለው አይዞሽን ያለው እያለኝ ፈገግታ እያሳየኝ እኔ እሱን እሱም እኔን የፍቅርን ጽዋ ተቃምሰን የኔና እሱ ልዩ ፍቅር ነበረው እኮ ሚስጥር ፍቅርን የቀመሰው ይፍረደኝ የወደደ ሰው ፍቅርን የቀመሰው ይፍረደኝ የወደደ ሰው